ሄሎ አይሰማም ይሰማል።
ይሰማኛል
ትላንት አዘን ነበር። ከትላንት ወዲያ ነበር ያዘዝኩት አንድ ሰው ስለሚጎል ትላንት ጨምሬ አዝዤ ነበረ በዚህ ስልክ ቁጥር
በዚህ ስልክ ቁጥር ነው አ ብርሃኔ እሺ ምን ነበር አይተሙ አቮካዶ
አቮካዶ okay እሺ። እ ዛሬ ይወጣልዎታል ኮድ ደርሶታል ስንት ላይ አዎ ደርሶኛል።
አዎ exact ኡን እንኳን ያው ማወቅ አይቻልም ግን አ በጣም ከሰዓት እየመሸብና ይደርሳል።
ትላንት አሁን አስራ አንድ ሰዓት ከምናምን ነው የመጡልን የሰንበት እና location ኑ እንደዚህ- እዚህ ልደታ ልደታ ፍርድ ቤት አ
okay እሺ ያው driver እና- ሲደርስ ይደውላል
አይ ያለው ሰዓቱ ቢስተካከልና የተሻለ ነው። በጊዜ እኛም ሩቅ ስለሆንን ያው እነሱም መውጫ ሰዓታቸውን ስለሚያውቁ የ- እ
ያው በጊዜ አስር ሰዓት ባለው የሚደርሱ ይመስለኛል
በቃ እሺ።
እሺ እሺ እናመሰግናለን መልካም ቀን